ሄሎ ጤና ይስጥልኝ ቻፓ።
ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ አይሰማም?
አዎ እ- ከዚህ ጋር ድር ተላልፋለሁ ወላ ቴሌብር እ፣ ከጌም ላይ ሳል ግን ቴሌብር አደረሰም።
ወደ ቴሌብር ዊዝድሮ ነው።
አዎ እዛ ቴሌብር አደረሱም። እስቲ ልኝ እሺ የቴሌብር ስልክ ቁጥሮትን ይንገር።
የቴሌብር ስልክ አዎ
እ፣ ይሄው ነው ዜሮ ዘጠኝ አስራ አምስት በዚህ በደወሉበት ነው።
አዎ
እሺ አንዴ መስመር ላይ ጠብቁኝ።
አይ
መች ነው ቀኑ?
ዛሬ ነው ወላ ሁለት ሰዓት ተኩል አካባቢ ከምን ቤቲንግ ነው?
ያ
ከምን ቤቲንግ ነው?
ምን ያልከኝ ከምን ቤቲንግ ነው? ከምን ቤቲንግ ነው ወጪ የጠየቁት?
እ፣ ቻኮብ
ምን
ቻኮብ
ቻትኪ ነው?
አዎ ቻኮብ የሚባል ነው።
እሺ ከእነሱ ወደ እኛ ስላልተላከ እነሱን እ፣ ይደውሉና approve ያስደርጉ። እሺ ከእነሱ side
እ፣ ምን ያልከኝ
ከእነሱ ወደ እኛ ስላልመጣ እነሱ ጋር አዎ።
ይደውሉና approve ያስደርጉ።
ማ- ማን ነው የምደውለው?
እርስዎ betting ቤቱ ጋር ይደውሉና approve ያስደርጉ። ከእነሱ ያልተላከም እሺ የለም እኛ ጋር
እሺ ስልክ ስልክ ያላቸው ስልክ ቁጥር
ም- የ- ምን betting ነው ያሉ እ፣ ቻኮብ ቻኮብ እ፣ ብቻው
እ እ?
ቻኮብ ነው።
አይ፣ ስልካቸው የለንም ይቅርታ።
አይ
እሺ መልካም ቀን